ሰላም ጤና ይስጥልኝ።
እንዴት ዋላችሁ? እንዴት አረፈዳችሁ?
እግዚአብሔር ይመስገን።
online የ show ን ከፍዬ ነበር comedy show እና ከፍለሃል?
አ፣ መጨረሻ ላይ ግን እ፣ እናሳውቃለን የምትል ነገር ነበረች message የመጣች።
አዎ። አይ በቃ እሱን የከፈሉበትን ደረሰኝ ይዘው ነገ በአካል ይምጡ።
okay፣ እዛው ቦታ ላይ እዛው ይምጡ። እዛ አይተን በዛው ይገባሉ።
ካሳንቺስ ነው አይደል?
አዎ። ካሳንቺስ ኢንተርኮንቲኔንታል ሆቴል።
እሺ፣ እሺ፣ እሺ፣ እሺ።
እሺ።
ነይ የዚህ